hello
አቤት አቤት።
ሰላም ጤና ይስጥልን። ቴሌብር
አይሰማም?
ይሰማል። ምን ለዛ
አዎ፣ ትንሽ connection እጥረት አለ እና የቴ የሆነ ቴሌዮን እና ይሄ coin ማለት ነው እም፣
እ፣ እዛ ላይ ትንሽ እንትን ብሎብኝ እሺ። coin ጥያቄና መልስ ነው የሚጠቀሙበት የሚጫወቱበት። በኮይን ጥያቄና መልስ። ሄሎ ሄሎ ሄሎ